Hello
ችን አቤት ከ BGI ኢትዮጵያ ጥሪ ማዕከል ነው የምንደውለው።
እሺ ሲቲ ሆቴል ነው ታደለ?
አ ሰሞኑን ለደንበኛ የ SMS የ BGI መለያ ቁጥር እየላክ ነበረ። በ SMS ደርሶታል። SMS ነው።
አልደረሰንም።
እሺ ልንገሮት ያዙት ካልደረሱት
እሺ ቁጭ ቁጭ ስንት ነው?
አርባ ዘጠኝ
እሺ አርባ ዘጠኝ አስራ ስድስት
አስራ ስድስት ሀያ ሶስት ሰላሳ ሀያ ሶስት ሰላሳ እሺ ይሄ የቢጃይ ደንበኛ መሆኑ የእርስዎ መለያ ቁጥር ነው።
እሺ እናመሰግናለን። መልካም ምሽት።